ጤና ይስጥልኝ ቤት ቤት ረዲት ነኝ።
ወስም ቃል ኪዳን ትኖራለች።
ቃል ኪዳን አለች። አዎ
አይዲና ትኬት ይችላል ነበር መኪና ሰው በስ ላገናኝ አንዴ።
ሄሎ ጤና ይስጥልኝ።
ቃል አዎ ቃል ኪዳን ነው የምረዳው።
አይዲና እንትን ትችልበት ግን መልሱን አላሳወቅሽኝ እስካሁን።
እም፣ ኤፍኤ የሚለው ነው የቴሌግራም
አዎ፣ FA ነው የቴሌግራም ስምህ
ሳይል ሳይል ሰይድ እም፣
እሺ ዛሬ ነበር ያወራከኝ።
ዛሬ ነበር
እሺ አሁን ከላይ ትልክልኛለህ። Hi ቃል ኪዳን ብለህ ይቅርታ ብዙ ስለሆነ ነው።
ልኬልሽ ነበር ID ብለሽ ልኬልሽ ነበር።
እሺ እሺ ላክልኝ እሺ